hello
hello አቤት አና ነሽ አዎ ወደ ነበር እኮ አይሰማም ዘጠና ሶስት ሰላሳ ዘጠኝ ሰባ ዘጠኝ ነው ሰላሳ ዘጠኝ ነው ሰላሳ ሰላሳ ዘጠኝ
ሰላሳ ዘጠኝ አዎ እሺ ሰማንያ ሁለት ዘጠና ሶስት
አዎ ሰማንያ ሁለት ዘጠና ሶስት ሰላሳ ሰላሳ ዘጠኝ
ማነው ስምህ ሩብን እሺ አሳውቅልሃለሁ